ሄሎ
hello ጤና ይስ-
አቤት እግዚአብሔር ይመስገን ምርቃት ከቺፕቺፕ ነው የምደውልልዎት።
እሺ
okay፣ የቲማቲም order አልደረሰኝም ብሎ አስቦ ነበር አይደል?
አዎ አዎ የካባዶ ነው location ኑ?
አዎ የካባዶ G seven አዎ፣ አደባባዩ ጋር ካርድ የሚሞላበት okay።
መብራት ካርድ አዎ፣ እቃው ወጥቶልዎታል። የሹፌር ስልክ ልስጦት?
እሺ 09 29
ያዥ ዜሮ ዘጠኝ 29 39
እሺ አንዴ ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ዘጠኝ 52 44 ሀምሳ ሁለት አርባ አራት 44 አዎ።
እሺ እሺ እሺ፣ መልካም ቀን።
አመሰግናለሁ እሺ እሺ